ማለት ነው።
እንትን ሀምሳ ብር ወደ CBE ከባንክ ወደ CBE deposit ብዬ እሺ ከዛ ፓስፖርቱን ጽፍ ያለው እስካሁን ድረስ ደግሞ አልገባልኝም።
እሺ የ CBE ቁጥርህን ነው የ CBE ቁጥርህንና እ።
deposit ስታደርግ የደረሰን text ላክልኝ።
CBE ቁጥሬ እንትን ነው ዜሮ ዘጠኝ አይ እዛው ላይ ቴሌግራም ላይ ላክልን።
አሁን እስክሪፕሽን ታስገብ አዎ እሺ